ሄሎ ሄሎ፣ ጤና ይስጥልኝ። እባክዎት ምርጥ ነው።
ነገ
ነገ ገለተሳ ማለት ነው ይባላል።
አካ ነገር ጋርተኔ በርባቲ
ማለት ነው ይባላል።
ማል ማንሽን ይገርጋሩ
አካ every kana ነገር ጋርተኔ በርባቲ ማሪ ሄሎ
ሄሎ አካ ማለ kana ነገር ጋርተኔ በርባቲ
እጉን ጎርታን ይጆ